Hello ጤና ይስጥልኝ።
ሰላም ጤና ይስጥልኝ አሎ ይስጥልን።
አለን እንትን እዩል እባላለሁ
እሺ
እ፣ ከጓደኛዬ refer ተደርጌ ነው እናንተ ጋር እርግጥ ሳይክል የለኝም ግን አ- ፈቃደኛ ነኝ እንትን ለመስራት ማለት ነው ስልክ አለኝ የት ብለው ነበር ይቅርታ የደወሉት?
ትኩስ delivery ነው
እ፣ እሱን እንኳን አቁመናል። እሱን ሰሩ።
አሀ ከእናንተ እንትን መስጠት አቁማችኋል አዎ አዎ ትተናል።
እሺ፣ ሌላ refer የምታደርገኛለ እንዴ ሌላ አለ እንደዚህ እንትን የሚሉ በራሳቸው እ፣ ሰዎች እንትን የሚሉ የሚሰሩ?
ይቅርታ ለጊዜው ማውቀው የለም።
እሺ፣
እሺ አመሰግናለሁ።
መልካም ቀን።